ሄሎ ጤና ይስጥልን። ከቢጂአይ የጥሪ ማዕከል ነው የምንደውለው። ደንበኛችን ተቋረጠ። ቦታው የት አካባቢ ነው?
ቦታው ወደ ሀያ አራት አርባ ስልሳ ኮንዶሚኒየም ስር ሀያ መገናኛ አያት ሀያ አራት ሀያ አራት መገናኛ ሀያ አራት አዳለ ሲል መገናኛ ገራሱ ህንጻ አለ አይደለም እህ፣ ወደ መገናኛ አስራ ሀያ ሁለት አራት ህንጻ ሀያ አራት ሀያ አራት አርባ ስልሳ አለ ኮንዶሚኒየም ውስጥ ነው።
ኮንዶሚኒየም ground block ስንት ነው?
block ሰባት
ማሽኑ ምንድን ነው የሆነበት? ደንበኛችን እ?
ማሽኑ ምንድን ነው የሆነበት?
አያቀዘቅዝም አያቀዘቅዝም እህ። እሺ፣ ደንበኛችን ቅሬታ ተመዝግቤ ለጥገና ክፍል አስተላልፋለሁ። ሌላ የምረዳዎት ነገር አለ?
በቃ ጨርሻለሁ።
ስለደወልን እናመሰግናለን። ስለ አገልግሎት ያሉትን አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን